ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው።
ቴሌ ብር ለምን አጠፋችው?
ቴሌ ብር ትንሽ technical የሆነ ችግር ገጥሞን ስለሆነ ነው
እና በምን deposit ለማድረግ ነው ወይስ withdraw ለማድረግ ነው የፈለጉት? withdraw ነው ወይስ deposit ነው የፈለጉት?
አይ deposit አድርጌ ለመጫወት ነበር እኔማ።
እሺ አሁን በምነግሮት መሰረት deposit አድርገው መጫወት ይችላሉ።
በምን
ቁጥር እሰጥዎታለሁ ወደዛ ቁጥር ያስገቡና ደረሰኙን ፎቶ አንስተው በቴሌግራም ይልኩልናል።
okay እሺ ቁጥር
የያዙ ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት ወይ አስራ ዘጠኝ
እሺ ስልሳ ስድስት
በዚህ በቴሌ ብር ላስገባ
አዎ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት ፍትሐ አምላክ ማርዬ ነው።
እሺ እሺ ወደዚህ ያስገቡና ደረሰኙን በቴሌግራም ይልኩልናል። የቴሌግራማችን ቁጥር የያዙ
የቴሌግራም ቁጥር ይሄ አይደለ የያዙ አዎ
እኮ ይሄኛው የቴሌግራም ቁጥር ነው።
ይሄኛው የቴሌ ብር ቁጥር ነው የነገርኩት።
እሺ የቴሌግራም ውስጥ የቴሌግራሙን ደግሞ የያዙ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
እሺ በቴሌግራም ደግሞ በዚህ ነው የምልክልሽ።
ይሄኛው ቴሌግራም ነው እና ሙሉ ስሞትንና ስልኮትን መላክ እንዳይረሱ።
እሺ